hello
አሎ ጤና ይስጥልኝ ፍሬህይወት ከ Best Bet እባክዎት ምን ልርዳዎት?
አሎ ብር withdraw አድርጌ በእናትሽ እስካሁን አላ- አላየሁትም። ሀያ አራት ሰዓት እስከ አስራ ስድስት ሰዓት ደርሷል።
withdraw አድርገህ አልገባልህም?
አዎ ማታ ነበረ እስካሁን አላየሁትም።
ስንት ብር ነበረ?
ሁለት ሺህ አራት መቶ ሁለት ሺ አራት መቶ በዚህኛው በደወልክበት ስልክ ነው አዎ።
የቤት ቤት ስልክ? እሺ ትንሽ ትጠብቀኛለህ ልይልህ።
አዎ ይህ እስኪ በእናትሽ ደከመ ነው ከምን ነው እሺ system withdrawal ችግር አለ ከትላንት ማታ ጀምሮ፣ ለዛ ትንሽ እየቆየ ነው ያለው፣ ግን እያስተካከሉት ነው።
ይህ አሁን እስኪ በእናትሽ ሀያ አራት ሰዓት ከአስራ ስድስት ሰዓት ምን ለምን ነው ከዚህ በላይ እንዴት ይጠበቃል?
አዎ ለሁሉም ሰው ነው እየተፈጠረ ያለው፣ ሁሉም customer ጋር ነው እየሆነ ያለው እና fix እያደረግን ያለ ነው issue ኡን
ምን ይደረግ?
እኝ- እያመለከትን ነው ለሳንቲም ፔ ያስተካክሉታል። አሁን ሌላ ማለት
አዎ አመልክተናል፣ ነግረናቸዋል። ለሳንቲም ፔዎች እያስተካከሉት ነው።
እሺ በእናትሽ እሺ እሺ፣ መልካም ቀን። ስለደወሉ እናመሰግናለን።